ሄሎ ሰላም ጤና ይስጥልኝ። ምን አይነት ነው የምትወደው?
ወደድኩ እ እ ለነድፍ ኮንስታንስ አዎ ላይን አዲስ ኮንሰልታንሲ የምትወደው
እንትን እ፣ ሮማኒያ ቪዛ ወርክ ይገኛል። እናንተ አዎ፣ በትምህርት ሮማንያ አለን።
በትምህርት ነው?
አዎ
አዎ። ምን ያስፈልገኛል?
ቴሌግራም ላይ ቴክስት ያደርጉልኛል ሪኳየርመንቶችን እንድልክሎት።
እ?
ቴሌግራም ላይ
ቴሌግራም ላይ ማ- የት ምን ላይ requirement ኦችን እንድልክሎት ቴሌግራም ላይ text ያደርጉልኛል። ላይን አዲስ consultancy በሚለው ላይ
እሺ። work እንትን student ቪዛ ብቻ ነው? እንትን አዎ፣ student ቪዛ እና visitors ቪዛ የአውሮፓ ሀገራቶች ላይ እንሰራለን።
work ቪዛ የላት
work ቪዛ የለንም፣ ይቅርታ።